ቴሌ22 hello አብሮ ይስጥልን አለን መረጃ ለመጠየቅ ነበረ እሺ ምን ነበር ስለ ሞግዚት ስልጠና ሰምቼ ነበር እና እሺ ስልጠናው ያው አሁን ምዝገባ አሁን ምዝገባ ነው ስልጠና ሲኖር እንደውልላችኋለን እሺ መመዝገብ ይቻላል ታዲያ እሺ እሺ ስሞት ማን ልበል? ሄለን። እሺ ሄለን ማን? ሄለን ታደሰ። ስልክ ቁጥር ንገሩኝ። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሁለት ስልሳ ሶስት ዜሮ ሁለት ሀያ ስምንት ሰባ ስምንት ሀያ ስምንት ሰማንያ ሀያ ስምንት ሰማንያ ይቅርታ። እሺ ሀያ ስምንት ዜሮ ሁለት ስልሳ ሶስት ሀያ ስምንት ሰማንያ ነው። ሰማንያ አዎ። እሺ እድሜዎች ስንት ነው? ሰላሳ እሺ እሺ፣ እናመሰግናለን። እንደውላለን ስልጠናው ሲኖር። እሺማ፣ አመሰግናለሁ። እሺ፣ መልካም ቀን። እሺ፣ አሜን። እሺ